ጤና ይስጥልኝ። አሪፍ ብሔራዊ ድሄ ባኩ ምርጡ
ማማዬ ቅድም የሰጠሽኝ ስልክ ቁጥር አልሰራም፣ ዋትሳፕ ማለት ነው።
እሺ፣ ደንበኛችን ስሞት ማን ይባላል?
አንዱ አለም አሰብ
እሺ፣ ደንበኛችን 0992 130155 ብለው ነው የሞከሩት።
አዎ
እሺ፣ ከኛ በኩል ትንልክሎታለን። ከስር ስልኮትና ስሞትን ያስቀምጡልን።
እሺ
ከኛ በኩል መልእክት እንላክሎትና
Okay screenshot እና ስ- ስልኮትን ስሞትን አንድ ላይ ያስቀምጡልን።
በቃ እሺ እሺ እሺ፣ መልካም ምሽት።